Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበረ ምደውልሎት አዎ order ነበሩት አይደለ?
cancel አዎ cancel እናደርገው ምን አሉኝ?
cancel አድርገነዋል። አር- cancel አድርገው ብለነዋል። ልጁን አላደረገም።
Okay፣ ስለዚህ refund ነው የሚፈልጉት?
አዎ አዎ እሺ እሺ።
አ- cancel አልተደረገ አይ ማለት check ላደረጉት ነበር። ይሄኛው ተመላሽ ሆኖ ነው አይደለ? maybe ለነገ ከፈለጉት ብለን ነበር።
አይ በቃ ሲረፍድ ሌላ ገዛንበት።
በቃ እሺ እሺ፣ refund እናደርጋለን።
በቃ እሺ፣ እሺ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን